Hello ሰላም ጤና ይስጥልን። Best Bet
withdraw አድርጌ ነበርና እሺ
ከዛ በኋላ ቴሌብር ላይ withdraw አልሆነም።
እ
withdraw አድርጌ ቴሌብር ላይ አልመጣልኝም አልሆነልኝም።
እሺ በዚህ ስልክ ነው።
አመት ጠዋት አመልክቼ ነበርና
እሺ እስካሁን ያው እስከ ስድስት ሰባት ሰዓት ሆኗ ነው ካመለከትኩ እስካሁን እንትን አላለ እሺ እንትን ስለሆነ ነው። እሺ አንዴ ልከንላቸዋል።
እ እነሱ እስኪመልሱልን እየጠበቅን ስለሆነ ነው።
እና ይቆያል ትንሽ
ከዛሬ ከዛሬ አልፋል አይ አያልፍም። ከዛሬ አያልፍ አ፣ እስካሁን እንደዚህ ሆኖብን አያውቅም ብዬ እኮ ነው
አይ ከዛሬ አያልፍ።
እና thank you እሺ መልካም ቀን